ሰላም ነኝ። ዋልኮም ዶርዶ ጤና ይስጥልኝ። ደንበኛችን መስመር ላይ ያለው ደንበኛ ደንበኛችን ድምፆት በጣም የሚረብሽ ድምፅ አለ ከጀርባዎት አይሰማም። አንድ ወጣ ብለው ያናግሩኛል።
አብ የጃምቦ ውስጥ ለብቻ በቃ ሀያ ብር deposit አድርጌያለሁ እኮ እንዳለ ግን ብሩን ወደ ላይ አልወጣም።
ደንበኛችን ድምፆት አይሰማም። አንድ ወጣ ብለው ያናግሩኛል።
የጃምቦ ውስጥ በቃ ሀያ ብር በዚህ ቀራው
እኛ ጋር አመልክተውን የነበረው
አብ እንዳለ በቃ message ገባ ግን ግን ብርን አይወጣም።
እኛ ጋር ደውሎ አስ- አመልክተው ነበር ደንበኛችን።
አዎ አዎ በዚሁ ጋር በዚህ ስልክ ቁጥር ነበር እኛ ጋር ያመለከቱት።
እንቁል
በዚህ ስልክ ቁጥር አሁን በደወሉበት ነው ያመለከቱት።
ይሄ አይደለም እኮ ሌላ ነው።
ስልክ ቁጥሩን ይንገሩኝ ደንበኛችን።
Hello hello ደንበኛችን መስመር ላይ አሉ?
አዎ ስልክ ላቅ ነበረ ግን ቅድም
ምን አሉኝ? ቅድም አመልክተው ነበር።
አዎ አመልክተ ነበሩ በቴሌግራም ስ- ደግሞ screenshot አድርገው
እሺ ስሞት ማን ነበር?
ስሙ ኑሪያ
ኑሪያ
አዎ በ-
ቴሌግራም ላይ ስሙ ማን ነው የሚለው ደንበኛችን?
ስሙ ቴሌግራም ላይ የላኩበት ኑ- ቴሌግራም ላይ ስሞት ማን ነው የሚለው ኑሪያ ሙረቢ ይባላል
የቴሌግራም ስሞት ኑሪያ ነው የሚለው አይ የቴሌግራም ደግሞ ኑማ ታቲ ነው ኑማ ታቲ
እውነት ኑማ ታቲ ኑማ እኔ
ኑሪያ ኡመር አብዲ ነው አዎ ደንበኛችን። በእኛ በኩል እየታየለት ነው። አይተን ስንጨርስ እናሳውቆታለን ደውለን።
እሺ ቶሎ ቅድሙ እንደዛ ነው አልኩት እናንተ ልጆቹ ግን ቆየ እኮ አሁን ላክልኝ
ምን አሉኝ? መስመሩ ተቆራረጠ።
አዎ አሁን አይደለም ቅድም ነው ጠ- ከሳ ሰባ- ሰባት ሰዓት አካባቢ ምናምን
ልክ ነው ደንበኛችን። በእኛ በኩል አይተን እናሳውቆታለን። ያው ብዙ ያመለከተ ሰው ስለነበረ ነው።
አዎ እኔ ግን አ ልክ ነው ደውለን እናሳውቆታለን ስንጨርስ።
ቆየ ግን ስንት ሁለት ሲሚ ምናምን ነበረ ያኛው መለ ያኛው መለሰ መለሰን አሁን ብሩ የትኛውን
እ፣ እ፣ ቴሌግራሙ ላይ ያለ
ቴሌግራም ላይ የላኩት አዎ ላኩ ነበረ ግን ይሄ ቀራ ግን የሰ- የኑሪያ ሲም
መስመሮች ይቆራረጣል። የላኩት ሀያ ብር ነው አይደለ?
አዎ ሌላ እኮ ደግሞ አርባ ነው ይሄ አ- ሀያ ነው ይሄ ስ- ይሄ ሲም በዚህ ሲም ላይ ሀያ ብር ነው እሺ ሁለት ጊዜ ነው የነበረው ሁለት የተላከው።
ጊዜ ይሄ ሲም አይደለም አ፣ ሲሙ አንዱ አይደለም
ይቅርታ ደንበኛችን እ- እያሉኝ ያለው ምንድን ነው? ሲሙ የተለያየ ነው ማለት ቁጥሩ የተለየ ነው።
አዎ ሁለቱ ችግር ያ- ስላለ ነው የምደ- የምደው- የምደውለው ቅድም ያኛው መለሰ ነው ብሩ መል- እናንተ የመለሰ ነው እ፣ እንትን ደንበኞቹ
ምን አለ ይሄኛው ሁለት እ፣ ሀያ ብር የተላከ ይሄ አንድ ባንካችን ነው አለ።
አንድ ነው አንድ ብቻ አንድ ብቻ ነው ይሄ ይሄ አንድ ብቻ ነው አንድ ብቻ ነው። እሺ ሌላ ምንድን ነው ታዲያ?
ሌላ ያኛው ሲም ነው ያኛው ሲም ነው። ሌላ ስልክ ቁጥር ነው።
አዎ ሌላ ስልክ ቁጥር ነው
ስልክ ቁጥሩን ይነግሩኛል።
አዎ እሱ አዎ message እሱ message ኡ ገባ
message ኡ ገባሎት።
አዎ ምር ብሩስ ገባ
እሺ ወደ deposit ወዳደረጉበት betting site ነው የገባው።
አዎ እሺ ሁሉም transaction ገብቶበታል። ደንበኛችን አሁን አ- አዎ ይሄ ብቻ ነው የምቀራው የትኛው ነው የቀረው?
ዜሮ ዘጠኝ
የዘጠና ሁለቱ ማለት ነው። ዘጠና ሰባት አዎ
ነው ደንበኛችን?
አው አው እሺ፣ በሱ የተደረገው transaction የትኛው ነው?
አ የሀያ ብሩ መጨረሻ ላይ የላኩልን
አዎ ያ ያ ይሄ ነው መጨረሻ ላይ ሀያ ብር ብለው የላኩልን trans-
አው ዛሬ የተደረገ ማለት ነው ቀን ሰባት ሰዓት ከሀያ አምስት ላይ
ሀያ አምስት ብር ላይ
ቀን ሰባት ሰዓት ከሀያ አምስት ላይ የተደረገው transaction ሀያ ብሩ ነው ያልገባሎ አው ሀያ ብር ነው
እናየሎታለን ደንበኛችን ስንጨርስ እናሳውቆታለን
እም ስንጨርስ እናሳውቆታለን ይሄንን እናየሎታለን እሺ ቶሎ ብለው ላኩልኝ እናንተ እሺ